አቤት አቤት ፋንታውን አይደለ?
አሃ
አሁን ተደውሎልኝ ነበርና እ ይሄን ያዝና ይሄ ላይ ትልካለህ።
OK በዚህ አዎ ይሄ ላይ እኔ የነገርኩትም ማለት ነው። አት አሁን የምለው አዎ ሌላ እሺ at የምለው at at ታውቃለህ?
at at አዎ at
አት ነው አት at at at at ማለት እ የኮምፒውተር at የምልህ አለ አይደለ?
አዎ እኮ እንትኗ ማለት ነው እቺ አዎ at Gmail dot com አዎ እሱ እሱም ማለት ነው። at እሺ፣ ቴሌ አሃ።
ቴሌ የምለው ቴሌ TE LE TELE መቶ ሰላሳ መቶ ሰላሳ ከዛ ይሄን save ታደርጋለህ በቴሌግራሙ ላይ ትልካለህ ማለት ነው። ይሄ ላይ
እሺ፣ ይቺ ብቻ አት ቴሌ መቶ ሰላሳ አዎ በቃ ይሄን ነው።
እሺ፣ አመሰግናለሁ ከልብ እሺ ችግር የለውም።
እሺ እሺ